ሄሎ
ሄሎ ሄሎ ጤናስልኝ ስልኝ ጤናዬ ከሆነ ምን ልርዳው? እመቤቴ
ጸሎት አመሰግን ጤናዬን ከወደ ምትመልሰው
ሄሎ ጤናዬ ነኝ ከሆፕ ምን ልርዳው? እመቤቴ
አንድ እየመጣት ጸሎት ጤናዬን ከወደ ምልሰው
ሄሎ ጤና ይስጥልኝ። ሆፕ ጤናዬ ምን ልርዳውት?
ጤና ጤና ይስጥልኝ ከሆስፒታል ምን ልርዳው? ወይም ጤና ይስጥልኝ ጤናዬን ከወደ ምን ልርዳው?
ሄሎ ሄሎ ጤና ይስጥልኝ ከሆፕ ምን ልርዳውት? እንዴት ጤናዬ ሄሎ ጤና ይስጥልኝ ከሆፕ ጤናዬ ነኝ ምን ልርዳውት?
ጤናዬ አንድ አገር ፈልጌ የነበረ ሙዚቃችሁ ስንት አይነት ሙዚቃ ነው ያለው? ምን ነው ደግሞ ማገኝ ማጠቃለያ አድርጌ ነበረ።
የሚያገኙት አንድን ቁጥር ነው አሃ፣ ዘጠና ሁለት ዘጠና ሁለት አስራ ሁለት ሂደው በመደወል ያገኛሉ። እም እም ዘጠና ሁለት ስልሳ ሁለት ላይ ሲደውሉ ያገኝ- ያገኛሉ።
ምን ምን አገልግሎት ላይ እንዴት አድርገው
በ- እ አንድ ይጫሉ ለ- ለአገልግሎት አንድ አንድ ይጫምናሉ። ለሙዚቃ ሁለት ነው
ለሙዚቃ ሁለት ለውጭ እና ለ እሺ
ሄሎ ጤና ይስጥልኝ ሄለን ነኝ ከ Hope Entertainment ምንለው
ሙዚቃ ለ- ለመስማት ነበረ።
short code ኡን አላወቁትም ውድ ደንበኛችን አዎ፣ አላወኩም።
እሺ እንግዲህ Hope Entertainment ኔት የቴሌኮም በሚለው ዘጠና ሁለት ሁለት ላይ ነው። ዘጠና ሁለት ሁለትን ሲደውሉ loud speaker ላይ መጀመሪያ ረጡ። ምክንያቱም ድምፁ በጥራት ከፍ ብሎ እንዲሰማ ሁለት አገልግሎቶች ሁሉን አንደኛው ራዲዮ ነው። ራዲዮ ላይ ሶስት ጣቢያዎች አሉ። የመጀመሪያው አንድ ተጭ ነው። ሁለተኛው